Hello ጤና ይስጥልኝ።
ሄሎ አቤት
ሄሎ
አቤት
Donkey Tube ላይ ለመወዳደር ፈልጌ ነበር።
ምን ላይ
የብር ላይ
እ እ
የብር ላይ የብር
አዎ
አሁን ላይ የለንም። የብር ውድድር የለንም አሁን ላይ።
እሺ የምን ላይ ነው ታዲያ ያለው? እዛው ላይ መቅረብ ፈልጌ ነው።
እኮ የምን ምንም ውድድር የለም አሁን ላይ። ስንት አመትሽ ነው?
አስራ ሶስት
እሺ ለአስራ ሶስት አመት